ሰላም ጤና ይስጥልኝ።
ሰላም ነው።
አቶ ጤና ይስጥልኝ።
አቤት አቤት።
እሺ ይሰማኛል። ስሞትም አለበት።
አብዱራህማን
እሺ እንትን አብዱራህማን።
አ እንትን ለሰኞ ተራዝሞ ነው እንዴ?
አዎ አዎ አዎ በጣም ብዙ ተማሪዎች በመሀል በጣም እየተመዘገቡ ስለሆነ አንድ ላይ እንትን እንድንል እንድንጀምር ብለን ነው።
okay እሺ። አዎ ፌስቡክ ላይ አይቼ ነው የደወልኩልሽ።
አዎ አዎ ሰኞ ስለዚህ ሰኞ ነው ማለት ነው። የዛሬ እዛው ፕሮግራም ኬሚሴ የለም።
ሰልፍ የመጡበት ቦታ አዎ አ እሺ። ምንድን ነው እሺ የሚያስፈልገው? የከፈልኩበትን ደረሰኝ ብቻ ይዤ ምንም ይመጣ?
አዎ አዎ እሱን ብቻ ነው ይዘው የሚመጡት።
በቴሌግራም ተልኳል ግን አላያችሁትም።
አይ ይዘው ይምጡ እባክህ። እሺ እሺ እሺ።
እሺ ስለዚህ